ጤና ይስጥልን።
አብሮ ይስጥልህ። ሰላም ነው?
እግዚአብሔር ይመስገን።
ማሊባባ አዎ ማሊባባዎች ነን።
okay። የሆነ ግሎሪያ መኪና አይቼ ነበረ
ግሎሪ አን- አዎ አለን።
አለ።
አዎ አንድ ነጥብ አራት ባንክ ያለበት
ኦኬ። cash ኡ ስንት ነው?
ስድስት መቶ ሀምሳ ሺህ
ስድስት መቶ ሀምሳ ሺህ አዎ
ድርድር የለውም።
ድርድር ይኖረናል የተወሰነ
okay። የት ነበረ ቦታችሁ?
መስቀል ፍላወር branch ኣችን ላይ ነው የሚገኘው።
መስቀል ፍለወር።
አዎ
ይመጣል።
በቃ እሺ፣ ሲመጡ ይደውሉልን።
እሺ።